እሱን አብሮኝ ስል እንትን ነበረ ወጪ ነበረች ሀያ ሶስት እሺ የቤት ቤት ቁጥር አሁን የደወልክበት ነው?
አይደለም ዜሮ ዘጠኝ ሀያ ሶስት ዜሮ ዘጠኝ ሀያ ሶስት ስልሳ ዘጠኝ
ስልሳ ዘጠኝ
አርባ ሁለት ሰማንያ ስድስት አርባ ሁለት ሰማንያ ስንት ብር
ሀያ ሺህ
ዜሮ ዘጠኝ ሀያ ሶስት አስራ ዘጠኝ
አስራ ዘጠኝ አርባ ሁለት አርባ ሁለት ሰማንያ ስድስት
ወደ ንግድ ባንክ ነው።
አዎ አዎ።
እሺ confirm አድርጌልሃለሁ። ትንሽ ቆይ text እንትን እንትን ነበረ limit ኤን ደግሞ ዜሮ አድርጎታል። የሆነች ነበረች ለማውጣት ፈልጌ ነበረ እና ዜሮ ነው። በምን መንገድ ነው ማውጣት የምችለው? በቻርታ ነበረ የምፈልገው።
እ እሺ ቆይ account ን update ላስደርገውና እደውልልሃለሁ።
እደውላለሁ ወይስ?
እደውልልሃለሁ እኔ።
እሺ እሺ እሺ፣ አመሰግናለሁ።
እሺ አመሰግናለሁ።